hello hello ወይ ተመልሼ ደወልኩሎት።
እሺ አዎ፣ አሁን check አድርጌው ነበረ። driverኡ እ።
ይዞት ወጥቷል፣ ይዞት ወጥቷል።
ወይዳ አንቺ call centerኦች ጎበዞች ናቸው። እነሱ አላመጣም አሉኝ።
እ፣ አይ እንደዛ ሳይሆን እስኪ ስልኩን ልስጦትና አሁን ስላወራሁት ነው ልስጦትና በጣም እንደው እሱ እንደሆነ እኮ እሺ፣ በዛፍሽ እስኪ ያውሩት የት እንደደረሰ ምናምን ያውሩት እስኪ ዜሮ ዘጠኝ አስራ አንድ ሰላሳ ዘጠኝ
እሺ አርባ ሰላሳ ዘጠኝ
ማን ነው ስሙ?
ሶፊያድ
እሺ እናመሰግናለን።
ንሽ መልካም ቀን። እሺ
ካልመጣ ደውልልሻለሁ።
ይደውሉልኝ፣ ችግር የለም። እሺ እሺ